hello ሰላም ጤና ይስጥልኝ። ቤስት ቤት hello አቤት አቤት ቤት ሰላም ነው።
አብሮ ይስጥልን እግዚአብሔር ይመስገን።
አሁን ሁለት ጊዜ ሁለት ሁለት መቶ ብር በሲቢ ብር deposit አድርጌ ግን account ኡ ላይ balance የለውም።
እሺ ከሲቢ የተላከልሽን message ልከሽልኛል?
ላኩኝ፣ ቴሌግራም ላይ ላኩኝ፣ እሺ አሁን ፌስቡክ ላይ ሜሴንጀር ላይም ላኩትኝ።
እሺ አንዴ በዝቶብን ተጠራሞብን የሁላችሁንም በየተራ እያየ ነው ስለሆነ ነው እናየዋለን፣ እናስገባልሻለን። እሺ እሺ ማለት ነው።
እሺ ስለደወልሽ እናመሰግናለን። መልካም ምሽት።
መልካም ቀን።